ሄሎ
ጤና ይስጥልኝ።
አቤት Hello አቤት ጤና ይስጥልኝ።
ሄሎ አቤት ይሰማኛል። ጤና ይስጥልኝ።
አብሮ ስልን አባት ሰላም ነው ደህና። ኦ፣ አቶ ደቺሳ ነዎት?
አ አ OK፣ ሰላም ነዎት? ከፕሊስቶን ሆምስ ነበረ የምደውልልዎት።
እ እ ከፕሊስቶን ሆምስ ነበረ የምደውልልዎት።
Wow ትላንት ቀጠሮ ነበረኝ ዛሬ አልተመቸኝም አባት ከ- ከአንተ ጋር ይሁን ከጓደኞች ጋር ይሁን አዎ፣ ሶስት ከእኔ ሰዓት ጋር አዎ።
ሶስት ሰዓት ላይ ቀጠሮ ነበረኝ እ፣
አይ እሞክራለሁ ብዬ ነበረ አልተመቸኝም ኦ፣ እንግዲህ በስራ እንግዲህ busy ሆኖ ነው የሚውሉት።
አ አ አ
ይገርም እኮ ነው።
እኔ ታዲያ- አንድ አ- አዲስ መቱን ሰርቼ እመጣለሁ። በቃ ከእሱ ጋር ተገ- ተ- ተስማምተናል።
እሺ።
እንደዛ አላድርገው።
አዎ፣ ጥሩ። ታዲያ ም- እንግዲህ ነገ ይመችዎታል። እንግዲህ ዛሬ ያው አለፈ።
ነገ ደግሞ አይመቸኝም። እዛ ምን ገላኔ
አሃ፣ እንግዲህ ሰኞስ ታዲያ ነገ ሰኞስ እኔ አመቻችቼ እመጣለሁ። በቃ መስሪያ ቤቱ ነግሮኛል።
እም።
እመጣለሁ።
እሺ ሰኞ ጠዋት ላድርግሎት። ያው እዚህ ሲመጡ እኮ በደንብ እንዲስተናገዱ መንገድ እንድንጠቁም ነው። አሁን እንደዚህ ቀጠሮ የምናስይዘው።
አዎ ይገባኛል፣ አባት ይገባኛል። በጣም እሺ ሰኞ ይመቾታል ታዲያ?
እኔ አሁን መወሰን ስለማልችል እም።
ማስታወሻ ላይ ይዣለ ሲመቸኝ ሮጬ እመጣለሁ።
በቃ ችግር የለም። እሺ ወይ ሰኞ ማክሰኞ፣ እንግዲህ እኔ ወይ ማክሰኞ ወይ ሰኞ ደውሉሎት።
እሺ እኔ አባት እሺ እሺ እሺ እሺ አመሰግናለሁ። መልካም ጊዜ